ሄሎ ሄሎ ሰላም ጤና ይስጥልን ሄሎዬ አብሮ ይስጥልን ጀማል እባላለሁ እሺ ምን ልርዳ
አለን ሰላም ነው እንትን ነበር የሆነ እግዚአብሔር text ገብቶ ይመስገን። ቴሌቪዥን game ነው አዎ አዎ ጌሞች ቴክስት ሲጫወቱ ብዙ ሽልማቶች አሉት okay እንደዛ ነው አዎ ለመጠቀም ኮከብ ዘጠኝ ሰማንያ አምስት መሰላልበት ደውሎ እ
አንድ ቁጥር ላይ ለመመዝገብ
እሺ ሶስት ቁጥር ለመጫወት
okay ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ አ
ከዛ ታዲያ አሁን- ጥያቄ እም?
አሁን የኔ ታዲያ register ተደርጓል ተመዝግቧል ትኬት ምናምን ገብቶሎታል ነው ኖርማል ሜሴጅ ኖርማል ሜሴጅ ነው ኧረ አልተመዘገቡም አንድ ቁጥር ላይ ለመመዝገብ ከዛ ቀጥሎ ሶስት ቁጥር ሶስት ቁጥርን ሲጫኑ የሚል ይመጣለታል እሱ መርጠው game ውስጥ መጫወት ጥያቄ በ coin ነው የሚጠቀሙ coin ገዝተው ሁለት ብር ጀምሮ አለ ትኬት ደግሞ በየቀኑ ይገባሎታል ጌሞቹን መጫወት እድሎትን መሞከር እሺ ጌሙን ይዩትና ግልጽ ያልሆነ ነገር ካለ መደወል ይችላል እሺ